hello ጤና ይስጥልኝ ቤት ቤት አዎ አሁን እኔ ደወልኩ ሳባ ዝግ ነው ስልኬ
እኔ አሳውቄልሃለሁ እሺ ቴሌግራም ላይ ጽፌልሃለሁ እኔ
ቴሌብር
ቴሌግራም ላይ ጽፌላችኋለሁ እኔ አሳውቄልሃለሁ አንተ ለቻፓ ጽፌላችኋለሁ እሺ የአንተ account የአንተ አይደለም አይደል account ኡ አዎ እኔ አይደለም እኔ አን- አንድ ሺ ሰ- ስምንት መቶ ሀያ ስምንት ነው አርባ ሀምሳ አራት አንድ ይሄ ነው
አዎ እኔ አሳውቄላችሁ አሳውቄልሃለሁ እሺ እሺ ወደ በስ ቤት መለስክኝ አዎ እኔ አይደለም መመለስ የምችለው እነሱ ናቸው እኔ ለእነሱ አሳውቄልሃለሁ እሺ እሺ